ሄሎ ጤና ይስጥልኝ መድኃኒቱ ገለቤ
ነጋዳ
እሺ ቴሌቪዥን ይዘጋል ምን አለ ይቅርታ ድምፆት አይሰማም ከይቅርታ ጋር እሺ አክሎት ሉኝ ጌም ነው የጥያቄና መልስና የድምፅ ነው ያለው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ አጫ ይመጣል የቴሌቪዥን ቁጥር ተጭናለኛ ያልኩ ኮከብ ዘጠኝ ሰማንያ አምስት መሰላል
ሰማንያ አምስት ዘጠና አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል ከዛ ሰባ ቁጥር ተጭነው አማርኛ ያርጉ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚላለ ጥያቄና መልስ በኮይን የእድል ጨዋታ በትኬት ነው የሚጠቀሙ ይሞክሩትና እምቢ ካሎት መልሶ መደወል ይችላሉ መልካም ጊዜ